ጤና ይስጥልኝ ባቡን
ጤና ይስጥልኝ።
አምጠና መጣሁት የሲዮን የሆስፒታሉ ስልክ ታውቂዋለሽ? አዲስ አዲስ ሆስፒታል
እ እ አዲስ ሆስፒታል ሆሳና እሺ ያሉት አባት ምታውሉ
እሺ እንትን መቅረዝ መቅረዝ መቅረዝ ፖድካስት መቅረዝ ስልሳ ሰባት ሀምሳ ሰባት ስልሳ ሰባት ሀምሳ ሰባት